ጤና ይስጥልን በሽት ቤት ቤቲ ነው የምልደው።
ሰላም ነው ቤቲ?
ሰላም።
ትናንትና መኪና ተጭኖልኝ ነበር። ዳንኤል ነኝ።
ዳኒ የት ወላይታ?
አይደለም ኮምቦልቻ።
እሺ ዳኒ።
እና ጠዋት ብሩክን አናግሬው run አላረግ ብሎኝ ጠዋት ብሩክ ምንድን ነው ግራፊክስ update አድርግ ብሎኝ አዎ፣ okay card ወይ አልተረዳሁትም፣ እምቢ ብሎኛል still እና ምንድን ነው graphics card ልክ እንደ እንትን ማለት ተገዝቶ እንደ hardware install የሚደረግ እንትን የሚ
ቆይ ነገር ነው።
ዳኒ መስመር ላይ ጠብቀኝ ዳኒ ላገናኝክ።
እሺ እሺ
hello ወይ ዳኒ፣ እም- ልክልህ ስልክ አለ ቴሌግራም ላይ እና ማለት ነው አ- የእኛ IT ዎች ናቸው። contact አድርጋቸውና graphics card update አርግ ተብዬ ነበር አርጉልኝ በላቸው። እሺ እነሱ ያስተካክሉልሃል።
እሺ እሺ ላኪልኝ።
አይ- አሁን እልክልሃለሁ። contact አድርጋቸው።
እሺ እሺ thank መልካም ቀን።
you